Hello ጤና ይስጥልኝ። ዋሽንግተን የህክምና ማዕከል ጤና ይስጥልኝ። ሰላም ነው እናት?
ሰላም
እዚህ ቡልቡላ ያለው ነው?
አይደለም ሩዋንዳ ያለው ነው። የቡልቡላ ስልክ ልስጦት አዎ፣ የቡልቡላ ስጭኝ።
ዜሮ ዘጠኝ ሰማንያ ስምንት ቆይ እንዴ ስልክ ላይ እሺ
እሺ ዜሮ ዘጠኝ ሰማንያ ስምንት ዘጠና ስምንት ዘጠና ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት ሰማንያ ስድስት እሺ እሺ አመሰግናለሁ እናት እሺ